ውበትና ፍቅሩን አድሎሽ የሸጋዎች አገር ተፈጥረሽ እንዴት ብዬ መነነቅሰሽ በቁንጅና ኩሪያው ባንቺ ዝና ውበትና ፍቅሩን አድሎሽ የሸጋዎች አገር ተፈጥረሽ እንዴት ብዬ መነነቅሰሽ በቁንጅና ኩሪያው ባንቺ ዝና ሳልጠይቅ አገርሽን በደምሽ አወቅኩት ወሎዬነትሽን ወልዲያ ነሽ የጁ አምባሰል ማርዬ እንዴት አርጎ ሰራሽ አቤት አንቺ ቆየ አይ ልቤን ልቤን አይ ልቤን ልቤን አይ ልቤን ልቤን ሁሉ የቀረውን አይ ልቤን ልቤን አይ ልቤን ልቤን አይ ልቤን ልቤን ሁሉ የቀረውን ገራገሩ የወሎ ሰው አርሂቡ ባያባ መስጠት ነው እነመነን የተሳበ ሐረግ ይኸው ላንቺም አበቃሽ ለማድረግ ገራገሩ የወሎ ሰው አርሂቡ ባያባ መስጠት ነው እነመነን የተሳበ ሐረግ ይኸው ላንቺም አበቃሽ ለማድረግ ሺህ ብለው አልሄድም ልቤ እንደ ፈረስ ቆሞን አትበጠሽ ከሰው እንዳይደርስ የቆንጅና ዋልታ የደግነት ባህል በምንጭ ይቀዳል ከደሴዎች መንደር ሰግሊሏን እንደ ዘውድ አናቷ ላይ ጭና ታስተናግዳለች የዘሯ ሁን የመቸሬ ሜዳ ማድላና ደራንት ያበቃል ተንበለል የሰው ልጅ ስጦታ ውበትና ፍቅሩን አድሎሽ የሸጋዎች አገር ተፈጥረሽ እንዴት ብዬ መነነቅሰሽ በቁንጅና ኩሪያው ባንቺ ዝና ውበትና ፍቅሩን አድሎሽ የሸጋዎች አገር ተፈጥረሽ እንዴት ብዬ መነነቅሰሽ በቁንጅና ኩሪያው ባንቺ ዝና ካለሽበት ቦታ ኮምቦልቻ ነሽ ባቲና ቃሉ ነሽ ከሚሴ እስኪ አይንሽን ልየው እንገናኝ ደስ አይ ልቤን ልቤን አይ ልቤን ልቤን አይ ልቤን ልቤን ሁሉ የቀረውን አይ ልቤን ልቤን አይ ልቤን ልቤን አይ ልቤን ልቤን ሁሉ የቀረውን ገራገሩ የወሎ ሰው አርሂቡ ባያባ መስጠት ነው እነመነን የተሳበ ሐረግ ይኸው ላንቺን ማበቃሽ ለማረግ ገራገሩ የወሎ ሰው አርሂቡ ባያባ መስጠት ነው እነመነን የተሳበ ሐረግ ይኸው ላንቺን ማበቃሽ ለማረግ ሺህ ብለው አልሄድም ልቤ እንደ ፈረስ ቆሞን አትበጠሽ ከሰው እንዳይደርስ የቆንጅና ዋልታ የደግነት ባህል እንደ ምንጭ ይቀዳል ከደሴዎች መንደር ሰግሊሏን እንደ ዘውድ አናቷ ላይ ጭና ታስተና ትናደዳለች የዘሯ ሁን የመቻሬ ሜዳ ዋላና ደራንት ያበቃል ጠንበለል የሰው ልጅ ስጦታ